ኧረ ጤና ይስጥልኝ።
hello አብሮት ዘለን
እ ወደ Flintstone Homes ነው የደወሉት እንደረዳሁት?
hello ወደ Flintstone Homes ነው የደወሉት።
አዎ አዎ እሺ ምን ልርዳዎት?
ከሚዲያ ሰምቼ ነበረ። ምዝገባ ፈልጌ ነበረ።
አ- አክሲዮን ነው የአክሲዮን።
አዎ አዎ እሺ ይችላሉ። ስሞትን ማን ልበል
እ ገነት ታደሰ።
ገነት ታደሰ። እሺ አዎ ስልክዎት ይሄ ነው?
አዎ ይሄው ነው።
እሺ ገነት እ፣ አዎ።
ሐምሌ- ሐምሌ አንድ ያለውን ነገር ደውለን እናሳውቅዎታለን።
እሺ እ፣ እስከዛ መልካም ጊዜ።
እሺ እሺ እሺ፣ እናመሰግናለን። ግን የት ሰምተው ነው የደወሉልን? ማስታወቂያውን እ ማስታወቂያውን የት ሰምተው ነው የደወሉልን?
ምን አልከኝ?
ማስታወቂያውን የት አይተው? ቲቪ ላይ አይተው ነው?
አዎ አዎ ከሚዲያ ነው ያየሁት።
ቲቪ ላይ ሬ- ሬዲዮ ላይ ነው?
አዎ።
ቲቪ ላይ አዎ አዎ TV TV እሺ፣ እሺ፣ እሺ እናመሰግናለን። ማለት ሐምሌ አንድ እንደውላለን። ሁሉ ነገር እናሳውቃለን። ደውለን ሐምሌ አንድ እሺ እሺ፣ እሺ።
እሺ